ተናሽ ማከር
ትናንት ከመቀሌ አዲስ አበባ ለመቼ
ለነገ
ለሐሙስ ለነገ አይደለ? ከመቀሌ ሐሙስ አዲስ አበባ።
አዎ፣ ወይም ሐሙስ ወይም ዓርብ ደግሞ ጠዋት
እሺ ሌሎት ለአንድ ሰው ነው።
አዎ፣ አንድ ሰው
እሺ ስለዚህ ለነገ አለ
ለነገ ስንት ሰዓት?
ከጠዋት ሁለት ሰዓት ጀምሮ እስከ አስራ ሁለት ሰዓት እስከ almost እስከ ማታ?
ማታ አንድ ተኩል ድረስ አለ። አዎ ማታ አንድ ተኩል ድረስ አለ። የትኛው ነው?
ነገ ነገ ክፍት ነው አለ። እሺ
ዋጋው አራት በቃ የ- መቶ ስልሳ ዘጠኝ ብር አራት ሺህ ዘጠኝ መቶ ስልሳ ዘጠኝ ስልሳ ዘጠኝ ብር አዎ።
አምስት ሺህ በለው። በቃ የዓርብ አድርገው፣ የዓርብ የዓርብ ይሁንልህ።
አርብ ስንት ጠዋት።
ሰዓት ነው? አርብ የጠዋት
አርብ ጠዋት ሁለት ሰዓት ላይ check-in አዎ።
አንድ ሰዓት ይሁን።
ስንት ሂሳብ ሂሳብ ንገረኝ።
እሺ የአርብ አራት ሺህ ሶስት መቶ ስልሳ ሰባት ብር አራት ሺህ ሶስት መቶ ስልሳ ሰባት ስልሳ ሰባት ብር አዎ አ
ይሁን።
በቃ የ በጠዋት ሁለት ሰዓት ነው አለ ጁምዓ ነው። በቃ አለ ከጠዋት እስከ ማታ አዎ
hello